ምናለች አሀ የታሜ እኮ የራሱን ፒሲ እኮ ነው የሰጠች ሲጠቀምበት የነበረው አዎ ሌላ አቤት
ፍጹም ቬጋን ባይት ነው እሺ ከቢው ዴሊቨሪ ነበር የምደውለው ኦርደር ቼክ እንድታደርግልኝ ፈልጌ ነው
እሺ በኦርደር ነበር ዘጠና ዘጠና አንድ ሀምሳ ሶስት ኦርደር አልታዘዛችሁም
እ ስንት ስንት ስንት ስንት
ዘጠና ዘጠና አንድ ሀምሳ ሶስት order አልታዘዛችሁም ታዞ ወጥቶ ስንት ጊዜው ቀዘቀዘኩ። አራት ምግብ ሁለት vegan sandwich፣ አንድ vegan ፍርፍር ፍርፍር፣ አንድ vegan ጥብስ። order ወጥቶ በቃ።
መኮረኒ የለም።
በቃ እሺ አመሰግናለሁ ከወጣ ቆይቷል።
እሺ እሺ